ሄሎ ሄሎ ሄሎ አቤት አቤት ሰላም ሰላም አብነት እንዴት ነህ?
አሎ ሰላም ነው።
አለን። ምን ሆኖብህ ነው?
ውሻ እንትን አያደርግም መግባት አልቻልኩም ለወዲ
እ፣ እሺ አሁን እዚያ ገዝሽ ገዛኝ ያናገኝ ነበር አይቲ እንትናችን እና ወደ ካሸር ይቀይርብኛል ነው ያልከው።
ካሽራ ሎጊን ማድረግ አልቻልኩም ሎጊን ብሎ አይገባልኝ ወ- ወደ ካሸር ነው አልገባ ያለ አ አ ወደ አይገባልኝ ካሸር አካውንት አ ምን እያለ ነው?
እ፣ ልክ የለው ሎጊን ነበር ስታደርግ።
ስለምን እ፣ ፎቶ ልከህልን ነበረ?
አ ፎቶ መቼ ነው የላልከው?
እ?
መቼ ነበር ይላክልን?
አራት ቀን ምናምን ሆኖኛል። እንትን ጨርሻለሁ ይሰራልኝ ጨርሻለሁ አለ ብሎኝ ነበር ባለፈው አውርቼ ምናምን።
አ አሁን ኢንተርኖት ኢምባይልድ ይላል ስገባ እ እ ኢን- ኢንተርኖት እስኪ ኢምባይልድ ይላል አሁን ስገባ ትልክልና ማለት ነው።
አሁን እዛው ሾፑ አካባቢ ነው።
አ አ አ እሺ ላክልን እስኪ የሚያመጣውን ከኢንዲስክ ኢንዲስክም አብረህ ላክልን።
እንግሊዝ ልክ ይላል አሁን
ምን ቲኬት የሚለው አካውንት ላይ ነው አይታየኝማ፣ አሃ
አይታየኝም። ትናንትና የትኛው የሆነ ነው? አሁን ፎቶ ነው ነው?
የላከው አይደለ?
አምባወር አምባወር ነው አይደል ይላኩልህ?
አይደለም አይደለም፣ ይኸውልህ በቲኬት የትኛው?
እኛ ነኝ ፎቶ ቲኬት- የላክበት አለ አይደለ? ፎቶ የላክበት ቲኬት።
ከትናንት ወዲያ አ ሁለት ቀን በፊት ነው እና በሱ ነው ምድርክ ላይ ቲኬት በምለው ነው ቲኬት በሚለው ማለት ነው።